Colectenho Fisley. ጤና ይስጥልን። ከቪዲዮ የጥሪ ማዕከል ለምንደውለው ደንበኞች
ተቋረጠ። እሺ እሺ፣ ቦታው የት አካባቢ ነው?
አዲስ ከተማ ከሰባተኛ ዝቅ ብሎ ወይ ከአብነት ከፍ ብሎ እሺ፣ ምንድን ነው ያላሸበውት?
እ በምዝ አራት አምስት ከቀዳች በኋላ አረፋ ይሆናል።
አረብ ያረገበውት አዎ፣ አረፋ እና ያቀዘቅዝልዎታል በተከታታይ ለመቅዳት ስትይ በቃ አረፋ ያስቸግራል።
ያቀዘቅዝልዎታል ግን አዎ፣ ቅዝቃዜ አለው። አረፋ ብቻ ነው አስኩሎ ለምን አያወጣም።
እሺ ደንበኛችን ቅሬታ ተመዝግቤ ጥገና ክፍል አስተላልፋለሁ። ሌላ መረዳዎት ነገር አለ?
እሺ፣ እሺ። ምን ያልሽኝ? ያልከኝ ሌላ መረዳዎት ነገር አለ?
ሌላ ምንም የለም። ኦክስጅን ነበረ። አሁን ዛሬ ይመጣልሃል ብለውኛል። ባለፈው አመልክቼ ነበረ። አሁን ይመጣል ደውዬ ነበረ መስፍኔ ጋር አሁን ይመጣል አለኝ።
እሺ ደንበኛችን እሺ፣ እናመሰግናለን።
ስለ ደወል እናመሰግናለን። ስለ አገልግሎት ያለውን ሀሳብ አስተያየት ከሚሰሙ ድምጽ ልትቀምጡ መልካም ቀን